ጤና ይስጥልኝ በየት በየት ነው የምንረዳው?
ጤና ይስጥልኝ
ሰላም እንትን ነው ምነው ውጅድራውን አድርገህ እሺ
መሀል ላይ ቀረህብኝ ምነው ደንበኛ እንደዚህ መቼ ነው?
ይደረጋል እንዴ ማታ
ስንት ብር ነው?
አምስት
አምስት መቶ ብር አዎ በዚህ ስልክ ነው?
አዎ
እሺ አንዴ ጠብቀኝ።
እሺ ሞራሌ ትንሽ ስለተነካኝ እስቲ
ምን ሆኖ ተነካ ሞራልህ?
ማለት መሀል ላይ ሲቀራ እኮ ትንሽ እንትን ደንበኛ እንደዚህ አይደረግም ብዬ ነው እኮ ንትኮ እስቲ ይልኝ ደውላ አሳውቀህ ነበር?
አይ አሁን ነው የመጀመሪያ ነው ኦ ስ- ከአሁን በፊት ብትደውልልኝ ራሱ- እኮ ቼክ እናደርግልህ ነበር አይደለ? ዝም ብሎ መሀል ላይ አይቀርም።
እ እ ወደ ወደ ባንክ ስትላለፍ
ምን አልከኝ?
ከአሁን በፊት ማለት እ፣ ወ- ወደ አካውንቴ ሲ- ሲያስተላልፈው እም፣ እ፣ ጠዋት ብቻ አገኛለሁ።
ውሃ
ስለዚያ ጊዜ ቆይቶ ይገባል ማለት ነው። ዛሬ ጠዋት አሁን ሲያይ የለም።
አይ የለም። አዎ አሁን ተግባባን። አዎ አዎ በጣም ይገርማል። እሺ አሁን process ላይ ስለሆነ ነው ለቻፕ አሳውቅልህና ይገባልሃል። እሺ አሁን እሺ እሺ እሺ እሺ sister ዬ ሞራልህ ስለተነካ በጣም ይቅርታ።
እሺ እሺ እሺ sister ዬ አይ መልካም ቀን ይሁንልህ።
አይ አይ እሺ እሺ እሺ ቻው እሺ።
ቻው እሺ yeah yeah